Hello ሰላም ጤና ይስጥልኝ አብሮ ይስጥልን።
እንዴት ዋልክ?
እግዚአብሔር ይመስገን።
ከ We Plus Solution ነበር ምደውለው last time አውርተን ነበር።
ከምን ከምን ስልሽን?
We Plus Okay okay።
አ፣ link ልከንላችሁ ነበር። አ?
አዎ አዎ።
ሬ- ልካችሁ register አደረጋችሁ?
አላደረግኩም። ትንሽ ብዙ ስለነበር ሰሞኑን እና ኢንተርኔት ትንሽ ስላስቸገረኝ Okay።
እ፣ አላደረግኩም። እስኪ አደርጋለሁ።
ካረክ በኋላ ሀሳብ አስተያየት ካላችሁ link በተላከበት ቁጥር መደወልና መጠየቅ ይቻላል።
መልካም። እሺ እሺ፣ እሺ።
መልካም መልካም Thank ቀን። አመሰግናለሁ።